de los delanteros y delanteras. hello
hello ፓስፖርት ነበረኝ።
እሺ ንገረኝ።
አስራ አንድ
አስራ አንድ
ሰባ ሰባት ሰላሳ
ሰባ ሰባት እሺ ሰባ ሰባት ሀምሳ አምስት እሺ ሰባ አምስት እ
ሰባ አምስት
lost ነው ያው እሺ
እ፣ ስለደወልኩ ነው።
በስንት በሁለት በስንት ገደለ?
በሁለት በሁለት አ፣ እ፣ በማን አንዱ
እ፣
ባርሳና ሮያል
ሮያል። እሺ አ፣ እ፣ ስለደወልኩ ነው የምሰጠው።
ሌላ ሌላ እሺ ሌላ አለ
አስራ አንድ
ስንት?
አስራ አንድ ሰባ ሰባት እሺ
ሀምሳ አራት ሰላሳ አምስት
ይሄ win ነው። እሺ check አድርግ።
እሺ ዊን ነው።
አዎ
እሺ እሺ